ስፖርት ነው ባኮ የምንደዳው
ዲፖዚት አድርጌ ነበር ብርና ሄሎ
እየሰማሁት ነው።
ከዛ አባታ ለመጫወት ፈልጌ ነበር አይከፍትልኝም። ከዛ ዊዝድሮው ላድርግል ዊዝድሮው አያደርጉም ኢንስታንት ሸት ባላንስ ምናምን እያለ አስቸገረኝ ዲፖዚት ያደረጉትን ገንዘብ ዊዝድሮ ማድረግ አይችሉም።
እና አባተር ደግሞ እየሰራ አይደለም። ምን ሆነ ነው?
ይሰራል።
አይ እንዲህ ነው የሞከርኩት እንዲህ አለኝ።
ምንድን ነው የሚለው ሲሞክሩት?
አይ በቃ አይከፍተውም፣ ዝም ብሎ በቃ ምንም አይከፍተውም።
log out log in አድርጉና ይሞክሩት።
እሺ ግን እንዴት ነው deposit አድርገህ ከዛ ተጫውተህ ነው ማድረግ የምትችለው ማለት ነው?
ማለት withdraw አዎ ልታደርግ- ያሸነፉትን አዎ
ያሸነፉትን አዎ ተጫውተው ያሸነፉትን ብቻ ነው መውጣት የሚችሉት።
እንጂ ያስገባሁትን መጫወት ማ- ማድረግ አልችልም። ሳልጫወት ማድረግ መውጣት አልችልም።
አይችሉም።
okay፣ ግን ይሰራል Aviator ግን
አዎ ይሰራል።